አንተ የኔን ስልክ ነው የተናገ hello ይሰማኛል? ይሰማሻል? hello ቤርሳቤ ነኝ።
cancel cancel የሚሆን order ነግሬሽ ነበር። አዎ አሳይን cancel cancel የሚሆን order ማነህ? ማ ማን ነው ስምህ?
ሱራፌል ሱራፌል
ሱራፌል ለሰላም ነግረሃት ነበር። ምንድን ነው?
ሀምሳ ሰባት አርባ አምስት cancel የሚሆን order ነው ይዤው ነበር። order ኡንም
እና cancel እንዲሆንልን ነው ምንድን ነው?
አዎ አዎ እንዲሆን ነበር። ምግብ ቤትም ደውላ ነበር እሷ።
እስኪ እሺ ቆይ ትደውልልሃለች።
ድጋሚ አስተካክዬ ላዝብ። ለሰላም እንደውላት እንዴ
እ እ እያየችልህ ነው። እሷ መልሳ ትደውላለች፣ መልሳ ትደውላለች። እያየች check እያደረገችልህ ነው።
እሺ እንዳዝ ነው። customer እየጠበቀኝ ስለሆነ ነው። አድ- አስተካክዬ እንዳዝ ነው። እሺ
እኮ እሺ